ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያ በማስከተልም በሃማ ቱማ የቀረቡ ሁለት ጽሑፎችን በተከታታይ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አድማጮቻችን ሁለቱም በሃማቱማ የቀረቡ ጽሑፎች በፍኖተ ዴሞክራሲ የተላለፉት ከአምስት ዓመታት በፊት መሆኑን ከወዲሁ እንገልጻለን።
ሰሞኑን በጎንደርና በባህር ዳር ከተሞች በተለያዩ አካባቢዎች ቦምቦች መፈንዳታቸውን ተከትሎ ሁለቱም አካባቢዎች በከፍተኛ ውጥረት ውስጥ መሆናቸው ከስፍራው የደረሱን መረጃዎች ይገልጻሉ። ከፍተኛ ቁጥር ያላቸው የወያኔ ታጣቂዎችም በሁለቱም ከተሞች የተሰማሩ ሲሆን በሰላማዊ ሰዎች ላይ የሚያካሄዱትም አፈናና ግድያ ተጠናክሮ የቀጠለ መሆኑም ይነገራል። ረቡዕ ጥር ሦስት ቀን በባህር ዳር ሁለት ወጣቶች በወያኔ የጸጥታ ኃይሎች የተገደሉ ከመሆኑም በላይ በሁሉም የከተማው አካባቢዎች በርካታ ሰዎች ከቤታቸውና ከሥራ ቦታቸው እየታፈኑ ታስረዋል። አካባቢዎቹ ለጸጥታ አደገኛ ናቸው ከሚል ግምት አዲስ አበባ የሚገኘው የአሜሪካ ኤምባሲና ሌሎች የውጭ አገር ተቋማት ዜጎቻቸው ወደ ባህር ዳርና ጎንደር እንዳይንቀሳቀሱ መምከራቸው ይታወሳል። ሂውማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ድርጅት ረቡዕ ጥር ሦስት ቀን ኢትዮጵያ የጭካኔና እገዳ ዓመት መብቶች ይከበሩ፣ ለሕዝብ ቅሬታዎች መልስ ይሰጥ በሚል ርዕስ ባወጣው ዘገባ ባለፈው የፈረንጆች ዓመት ኢትዮጵያ ከፍተኛ የሰብአዊ መብት ቀውስ ውስጥ የወደቀች መሆኗን ገልጸዋል። ድርጅቱ በዚህ ዓለም አቀፍ ዘገባው የወያኔ አገዛዝ የዜጎችን መብት ለማፈን ቀደም ብሎ ሲያካሄድ የነበረውን የዜጎች መብት አፈና ባለፈው የፈረንጆች ዓመትም አጠናክሮ የቀጠለ መሆኑን ጠቅሶ በዘፈቀደ በጅምላ ማሰርን የሚፈቅደውን ዜናዎችን ማየትና ማዳመጥ እንዲሁም ከውጭ አካሎች ጋር መገናኘት የሚከለክለውን አፋኝ የሆነውን የአስቸኳይ ጊዜ አዋጅ አውጇል ብለዋል። ዘገባው ባለፈው ዓመት በተለይ በኦሮሞና በአማራው አካባቢዎች በመቶ የሚቆጠሩ ዜጎች መገደላቸውንና በአስር ሺህ የሚቆጠሩ መታሰራቸውን ዘርዝረዋል። ታስረው የተፈቱትም በስር ላይ አሰቃቂ ድርጊት እንደተፈጸመባቸው የገለጹ መሆናቸውን አውስተዋል። በድርጅቱ ውስጥ የአፍሪካ ጉዳይ ተመራማሪ የሆኑት ግለሰብ በሰነዘሩት ሐሳብ የወያኔ አገዛዝ ሕዝብ ያቀረበውን ጥያቄ በአግባቡ ማየት ሲገባው ያልተመጣጠነ እርምጃ በሰላማዊ ሰዎች ላይ መውሰዱን ኮንነዋል። ተመራማሪው አስተያየታቸውን በመቀጠል የማይጨበጥ የተሃድሶ እንቅስቃሴ ማድረግ ብቻውን በቂ አለመሆኑን ገልጸው አገዛዙ ከሕዝብ የሚሰነዘሩ ጥያቄዎችና የሚቀርቡ ሐሳቦችን በኃይል ለማፈን ከመሞከር ይልቅ መሠረታዊ መፍትሄዎች ላይ ሊያደርሱ የሚችሉ ውይይትን ማድረግ ይገባው ነበር ብለዋል።
በጋምቢያ የፕሬዝደንቱ ተጻራሪ በመሆን የተወዳደሩትና ምርጫውን ያሸነፉት ሚስተር ባሮ ለጋዜጠኞች ባደረጉት ንግግር በእሳቸውና በፕሬዝደንቱ መካከል ያለው ችግር በውይይት ሊያልቅ ስለሚችል ፕሬዝደንቱ በውጭ ሀገር የፖለቲካ ጥገኝነት አያስፈልጋቸውም ብለዋል። ሐሙስ ዕለት የናይጄሪያ ምክር ቤት ለፕሬዝደንቱ የፖለቲካ ጥገኝነት ለመስጠት ድምፅ መስጠቱ የሚታወቅ ሲሆን የናይጄሪያ ፕሬዝደንት ደግሞ በሁለቱ ወገኖች መካከል እርቅ ለመፍጠር ወደ ባንጉይ መጓዛቸው ይታወቃል። ሚስተር ባሮ ለቢቢሲ የዜና ወኪል በሰጡት መግለጫ በሁለቱ መካከል ያለው ልዩነት በእርቅ ጨርሰው ሰላማዊ የስልጣን ሽግግር ሊፈጠር የሚችልበትን ሁኔታ እዚሁ መፍጠር ስለምንችል የፕሬዝደንቱ ከሀገር መውጣት አስፈላጊ አይደለም ብለዋል። የናይጄሪያ የቦርኖ ግዛት አስተዳዳሪ በቅርቡ የተባበሩት መንግስታት ድርጅት በሚሰጠው እርዳታ እያተረፉ ነው በማለት የተናገሩትን ቃል ማጠፋቸውን ገለጹ። አገረ ገዢው እኔ የተናገርኩት በአካባቢው ያሉ ቅርንጫፎችን ሆኖ ሳለ የዜና አውታሮች የተናገርኩትን ቀይረው የተባበሩት መንግስታት ድርጅትን በጠቅላላ እንደነቀፉ አስመስለው አሰራጭተዋል በማለት ከሰዋል። ለተፈጠረው ውዥንብር ይቅርታ ጠይቀው የተባበሩት መንግስታት ድርጅት ለተፈናቃይ ወገኖቻችን ላደረገልን እርዳታ ከፍተኛ የሆነ ምስጋናና አክብሮት ለመስጠት እወዳለሁ ብለዋል። የአሜሪካ መንግስት በሱዳን ላይ የጫነውን ማዕቀብ በከፊል ማንሳቱ ተነገረ። ፕሬዝደንት ኦባማ ስልጣን ከማስረከባቸው አንድ ሳምንት በፊት በፕሬዝደንታዊ ስልጣናቸው በፈረሙት ትዕዛዝ የሱዳን መንግስት በተቃዋሚዎች ላይ ሲወስድ የነበረው የኃይል እርምጃ በመቀነሱና የሰብአዊ መብቶች አያያዝን አስመልክቶ ካለፈው መሻሻል በመታየቱ እንዲሁም ሽብርተኛነትን በመዋጋት በኩል ከአሜሪካ ጋር በመረዳዳቱ ተጥሎ የነበረው ማዕቀብ በከፊል የተነሳ መሆኑ ታውቋል። ከጥቂት ዓመታት በፊት አሜሪካ በሱዳን ላይ ሰፋ ያለ የኢኮኖሚ ማዕቀቦችን መጣሏ ይታወሳል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
የእንጦጦ መምህር የሀበሻ ቴክሶችና የጣዖት ጠራቢዎች ሐማቱማ ለዛሬው ጽሑፍ የሰጠው ርዕስ ነው። ለውጥ ነው ይሉናል የነሱ ዓላማ፣ እንሰልጥን ይሉናል እንዳንሆን ፋራ። ለእኛ ጭልም ያለው የከበደን ነገር የቸገረን ጉዳይ ያለን ቀፈፍ ቀፈፍ ምሁርነት ብሎ ዘመናዊ ብሎ እንሰልጥን ብሎ ባንዳነትን ማቀፍ ወለፈንዲ ይሉታል። የቃሉን ምንጭ አላውቀውም። ዛሬ ታፍነው ያሉት ነጻ ጋዜጦች ሲጽፉት የተነበበ ቃል ነው። ፈረንጆች ሳታየር ይሉታል። የተወሰነ የአጻጻፍ ስልት ነው። ትችትን በሽሙጥ መልክ ወይም በተራ ሽርደዳ ደረጃ በመወሰን ሳይሆን አለፍ ብሎም ማጋነንም ጨምሮ ግን ሐቅን መሰረት በማድረግ የሚቀርብ ነው። ምንም ሆነ ምን የማንንም ጣዖት አይቀበልም። አፍራሽ አይደለም ግን የሰው ቅዱሶች ነን ባዮች የሰዩመ እግዚአብሔር ብሎ አይወስድም። ወለፈንዲ የፖለቲካ መሳሪያ ነው። ይህን የማይረዱና የሰው ልጆችን በጣዖት ደረጃ የሚያስቀምጡ ግን ለምን መሪዎቻችን ተተቹ፣ ይህማ ስድብ ነው ወዘተ በሚል በእኔም ሆነ በሌሎች ላይ ውርጅብኝ ማውረዳቸው አልቀረም። ሳንሱር በነፍሱ ለነገሩ የእነሱ መሪዎች የኔ ወይም የሕዝብ ናቸው ማለትም አይደል። ገና በጠዋቱ ሳይፈተን ሳይታይ ማንዴላ ጋንዲ ማለቱ የሀገራችን አርአያዎች የጠፉ ይመስል ስለሚደራ ሳይገሉ ጎፈሬ ስለሚሰፍን ሐቁን የሚናገር ካለ ክብረ ነክና አፍ እላፊ ተብሎ ውግዘቱ ይጎርፋል። የኢትዮጵያ ተቃዋሚዎች ለዴሞክራሲ የቆሙ ናቸው ስንል ቆይተን መሪዎች ነን የሚሉቱ በአደባባይ ጫማ ያስማሉ መባሉ አልዋጥ ብሎን ጉድ ፈላ ብንልም ጣዖት አምላኪዎቹ ከዚህም ከዚያም ውኡ አሉ። ጉሮ ወሸባው ጋር አልገጥም አለ መሰል። በግል ደረጃ የስድብ መልእክት የላኩ ጥቂቶች አልነበሩም። በአጼው ዘመን የጃንሆይ ስም ጠፋ በሚል ዜጎች ቢያንስ ለአምስት ዓመት እስር ይፈረድባቸው ነበር። የዛሬዎቹ ደግሞ ቅባ ቅዱስ ፈሶብናል ባይሉም ባይታያችሁም ዘውድ ጭነናል ባዮች ሆነዋል መሰል ማን ደፍሮ ይተቸናል የሚሉ ሆኑ። ግብዝነት በመለስ ዜናዊ ብቻ አልተወሰነም። ቢያንስ ጭፍሮቻቸውና ጣዖት የጠረቡት ክፍሎች ያሰሙት ዑታ ቀላል አልሆነም። ባዕዳን ጣልቃ ገቦች ስለተተቹ ጸረ ነጭ ሕዝብ ሊሉኝ የቃጡ ጥራዝ ነጠቆችም ነበሩ። ወገንተኝነትምም በሌለበት ተነቦላቸዋል። በዚህም በዚያም ግን ዝም በል መልእክቱ ተንጎድጉዷል። የሚታፈን ቢኖር ሆድ ሲያውቅ ዶሮማላ ዶሮማታ ማለት ሲያንስ ነው። በበኩሌ ለምን አቋምን ግልጽ ማድረጉ እንደሚፈራ አሁንም አይገባኝም። ከመለስ ጋር መሞዳሞድ ከተፈለገና ከታመነበት ይህንኑ ያዋጣል ብሎ ማቅረብ ተገቢ ነው። ላመኑበት መከራከር ያስከብራል። እውነቱን ተናግሮ የመሸበት ማደር ለባዕድ ሸብረክ ማለትም ካለና ከታመነበት ሳይደባበቅ ጎበዝ አሜሪካ ባዘዘን እንንጎድ ማለቱ ተቃውሞን ቢያመጣ እንጂ ዋሾ አያሰኝም። አቋምን ደብቆ ሕዝብን ለማታለል መቃጣቱ ነው ኃጢአት። በሰለጠነ ፖለቲካ ሽፋን እጅ እጅ ያለውን ቃል ኪዳንን መሻርና ዘመናዊ ባንዳነትን ማቀንቀን ሲካሰት ደግሞ ሀገር ወዳዱ ክፍል ቢቃወም መሳደቡ የሚያዋጣ አይሆንም። ቆራጥ ተቃዋሚና ታማኝ ተቃዋሚ ለየቅል ናቸው። ወንበዴ አገዛዝ በስልጣን ባለበት ታማኝ ተቃዋሚ ሐቀኛ ስሙ ተለጣቢ ነው። ይህን አላችሁ በሚል ስድብና ውግዘት ቢመጣ አረመኔ አገዛዞችን ስንጋፈጥ የቆየ ነው። እጅ የምንሰጥ አንሆንም። ሚስተር ቡሽ bring it on ያለውን ብንጠቅስ ቢገባቸውም በእኛው ሀበሽኛ ደግሞ ተንጋጉ እንላቸዋለን። የሕዝባችን ትግል ፍትሐዊና ሐቀኛ ነው ስንል ገና ከጥንስሱ ለሐሰትና ለአድርባይነት አልገዛም ብሎ በባለጌ ስርዓቶች ላይ የተነሳ በመሆኑ ነው። ጠዋት አበባ ደምቃ በተሰዓት ድፍት እንደምትለውና አረቦች صباح الخير እንደሚሏት አበባ በታሪክ ጠዋት አንድ ሰዓት ላይ አለን ላመጽ ብለው ፀሐይ ደመቅ ስትል ወይም ሁኔታው ሲጣጤስ ወገቤን የሚሉትን የዘመኑን ፖለቲከኞች ማስተናገድ የተለቻቸው ዜጎች ለሐቅ ቢቆሙና እውነቱን ቢናገሩ መደንገጥ መቆም አለበት። መባል ያለበት ይባላል። መነገር ያለበት ሐቅ ይነገራል። የሀገራችን የፖለቲካ መድረክ በቃል አጋኖ አባወራዎች ተጨናንቋል። ወኔ አጥጦ ምላስ ግን ረዝሟል። ጠላትና ወዳጅ መለያው አንጎል እንኳ ጠፍቶ ባለበት እንዲያው በደፈናው በኔ ይሁንባችሁ ለኔ ተውት አይነት አዋቂ ምሁር ልሂቅ በሉኝ ባዩ በርክቷል። ታዲያ ይህ ቢነገር ቢጋለጥ ምን ያሰቅቃል? የኢትዮጵያ ሕዝብ በአዲስ አበባ ሸራተን አስረሽ ምችው የሚለው ወይም ከባዕድ ሀገር ተመልሶ በሕዝብ ላይ የቪዛ ካርድ ከበርቴነቱን የሚያሳየው ሰሞነኛ ወይን ወያኔ መሬት ይመራኛል አትታገሉት ባዩ አይደለም። ገዢው ቡድንና ጭፍሮቹ ሕዝብ አይደሉም፣ በሕዝብ ላይ የተጫኑ አውሬዎች እንጂ። ለእኔ ሀገር ወዳድ ኢትዮጵያዊ አዛውንት ቢሆኑም በጀግንነት ጸንተው ውድ ሀገራቸው መግባት የተከለከሉትን እነ ኮሎኔል አስናቀ አይነቶቹን አርአያዎችን እንጂ ሚሌኒየም ልጨፍር መሬት ልመራ፣ ቤት ንብረት ላስመልስ፣ ልነግድ ወዘተ እያለ መታወቂያ ከፍሎ ቪዛ ተፈቅዶለት አዲስ አበባ የሚመላለሰውና ነገሮችን ሁሉ ጽቡቅ ናቸው ባይሆን አይደለም። በዛ ሰፋ ወደ ሀገር ስለገባችሁ ስለተመላለሳችሁ ተወገዛችሁ፣ ስለሄዳችሁ ተቀናባችሁ። ይህን ድምዳሜ የሚይዙ ዳግም የነገሮችን ውል ሁሉ መሳታቸውን ያረጋግጣሉ። ተቃዋሚ ስንልም ከወያኔ ጋር ተቃቅፎ የመድበለ ፓርቲን ጭንብል የሚያጠልቀውን የአንድ ጨቋኝ ፓርቲውን ሎሌውን ተለጣፊውን አይደለም። በአዲስ አበባና መቀሌ ከወያኔ መሪዎች ጋር get down ወይም ደርብ እያለ ጨፍሮ ዋሽንግተን ወይም ለንደን ተመልሶ ተቃዋሚ በሉኝ የሚለውንም በተመለከተ በማንነቱ ጥያቄ ብናነሳ ተገቢ ነው። ከኢንተር አፍሪካ ተቋም እስከ የክህደቱ ጎራ ሁሉም ተሰባስበው ራሳቸውን ታማኝ ወይም የሰለጠነ ፖለቲከኛ ብለው አጥምቀው ቢውገረገሩ ሕዝብን የሚያደናግሩ አይሆኑም። ሕዝብ ከዚህ በፊት አመኔታውን እየሰጠ ለአስመሳዮችና ቃል ኪዳን አፍራሾች ሰለባ ሆነዋልና ይህ ስህተቱ እንዲደገም የሚመኝ ሐቀኛ ዜጋ የለም። ትንሽም ብትሆን ተናግሮ እውነትን ማስከበር ያስፈልጋል። ላለፈው አንጸጸትም፣ ለሚመጣው አንበለጥም የምንል ከሆነ ደግሞ ካለፈው ስህተት መማርን አንከለከልም ብቻ ሳይሆን አለመማሩ ቅንጦት ይሆናል። ሕዝብ ይመሩናል ብሎ ያመናቸው ለወያኔና ለባዕድ ተሸናፊ ሆነው አስጠቅተውታል። ዛሬም በአንድ በኩል ለሕዝብ ያንተ ነን እያሉ በሌላ በኩል ደግሞ ለወዲ ዜናዊና ለቡሽ መንጋ ቡችላ ከሆኑ ሕዝብ ዳግም ሊሞኝላቸው አይገባም። ስንዴና እንክርዳዱን መለየት ይኖርበታል። ከቃላት ባሻገር በገቢርና በተጨባጭ ማን ለሕዝብ ቆሟል፣ ማን አሁንም ከመለስ አገዛዝ ጋር ተለሳልሶና ተግባብቶ የአገዛዙን ዕድሜ ወደደም ጠላም ሊያራዝም ተዘጋጅቷል የሚለው መታየት፣ መለየት፣ መታወቅ አለበት። ጉዳዩ የወሳኝ ትግል ጥያቄ የሞት ሽረት ስንቅንቁ መለያ ስለሆነ በይሉኝታና በሽማግሌ ወይም በእርቅ የሚፈታ አይደለም። በበኩላችን ዛሬ ሳይሆን በ1983 ዓመተ ምህረት ገና ወያኔ ስልጣን ሲይዝ ይህ አገዛዝ በሁለገብ ትግል መወገድ አለበት ብለን ስለነበር ዛሬ ይህን በተመለከተ የምናርመው ብዥታ የለም። ብዥታው ሊከሰት በጣረበትም ታግለን አሸንፈነዋል። በሕዝብና በወያኔ መካከል አሸናፊና ተሸናፊ መኖር አለበት። ሕዝብን በፈጀ አገዛዝ ላይ ቂም የለንም የሚሉቱ ከሟቾቹ ወገን ዘመድ ጋር መነጋገር ሊኖርባቸው ነው። ከዚህ አንጻር በደቡብ አፍሪካ እርቅና ሰላም ወረደ ማለቱም አያስኬድም። ሐቅ ካለመሆኑ ሌላ ጋሪውን ከፈረሱ ያስቀድማል። አገዛዙ ከወደቀ በኋላማ የትኛው መፍትሄ ይበጃል ብሎ መወሰኑ ሌላ ነው። መጀመሪያ ግን አገዛዙ መወገድ አለበት። መውደቅ፣ መንኮታኮት፣ ይህን የሚጻረርና የመለስን አገዛዝ ዕድሜ እናራዝም የሚል ባዕድ መኖሩ አይገርምም። መለስ ዜናዊ የባዕድ ተገዢ ነውና ይህን የሚል ሀገር በቀል ኃይል ወይም ቡድን መኖሩና ራሱን ደግሞ ተለጣፊ ሳይሆን ተቃዋሚ ሊል መጣሩን ግን በዝምታ የምናልፈው አይሆንም። ጉድጓዱ በወያኔ ራሱ ከተማሰ ዓመታት አልፈዋል። በዚህ በኩል ጭቁኑ ሀገር ወዳድ ሕዝብ አለ። በወዲያ በኩል ደግሞ ወያኔና ያወቁም ያላወቁም ጭፍሮቹ አሉ። ድልድይ የለም። ቅራኔው ወሳኝ ነው፣ የማይታረቅ ነው። መፍትሄው የሚገኘው በትግልና በትግሉ ውጤት ብቻ ነው። በወያኔ ፓርላማ የሚገኝ መፍትሄ የለም። በባዕድ አጋፋሪነት የሚገኝም የለም። ጠላትን ወዳጅ ብሎ በመለፈፍም የሚገኝ ስርየት ሳይሆን የከፋ ባርነት ነው። ለዚህም ነው ቢያስረንም ቢፈጀንም አንጠላውም የሚለው ዲስኩር ለእኔ ብጤውና ለሕዝብ አልገባ የሚለው መጥላት ይነተን እንዴ? ጠላት ወዳጅ ላይሆን አልለማመጥም ብለዋል የጥንት ኢትዮጵያውያን። ዛሬ ሰላማዊ ትግል ብቻ የሚባለው ግደለን አንጠላህም ፖለቲካ፣ በጠላት ላይ አለማክረር፣ ቢበድሉንም አንጠላቸውም ወዘተ በሚል ተራቀቀ ተብሎ የሚስተጋባው ፖለቲካ ታሪካዊ ማጠየቂያ የሌለው ነው። የአረመኔውን አገዛዝ ጸረ ሕዝብነት አለዝቦ ማቅረብ ሳይሆን አጋልጦ ላመረረ ትግል ጥሪ በማድረግ ፈንታ ያደረገውን ላወቀ አገዛዝ ኤሎሄ ኤሎሄ ያደረገውን አያውቅምና ይቅር ብለናል። መጨረሻው የባርነት ቀንበር ተሸክሞ መቀጠል ነው። ይህ ደግሞ በሀገራችን ታሪክ ማጠየቂያ ሲያጣ ወደ ህንድና ጋንዲ ቢወነጨፍም በዚያም ሆነ በሌሎች ሀገር በዚህ ዘዴ የተገኘ ነጻነት የለም። ህንድ ነጻነቷን የተጎናጸፈችው በጋንዲ ሰላማዊ ትግል ሳይሆን በአመጽና በወቅቱ በተከሰቱ የተወሳሰቡ የፖለቲካ ችግሮችና ገጠመኞች ነው። ይህ የተስፋፋ አመጽ ጋንዲን በጣም ስላበሳጨው በህንድ የነጻነት ቀን በዓል ላይ ላለመገኘት መወሰኑና አለመገኘቱ በታሪክ የተመዘገበ ነው። ደቡብ አፍሪካ፣ ፍልስጤም፣ የአፍሪካ ጸረኝ ቅኝ አገዛዝ ትግል፣ ደቡብ ሱዳን፣ ዳርፉር፣ በእስያ ወዘተ ትግሉ ጠላትን ወዳጅ ያለ አልነበረም፣ አይደለም። አመፅን የሸሸ ትግል ውጤት አላስገኘም። ትናንትም ዛሬም ያለው ሀቅ ይህ ነው። ከዚህ ሌላ ደግሞ ሰላማዊ ትግል በተባለበትም በቅርቡና በሰሞኑ በርማ ወይም ሚኒያምር በተባለው የእስያ ሀገርና በዚያ የሚካሄደውን ትግል እንደ ምሳሌ ብንወስድ ጸረ አገዛዙ ትግል መካሄዱ የግድ ሆኖ ሲካሄድና መስዋዕትነትም ሲከፈል ታየ እንጂ ከጠላት ጋር በመደራደር ብቻ መፍትሄ ሊገኝ ሲሞከር አልታየም። በሀገራችንም ቢሆን ባለፈው የግንቦት ምርጫ የተካሄደው ትግል ያስገኛቸው ውጤቶች ከወያኔ መፋለምን ያቀፉ እንጂ ተለጣፊነትን ያስቀደሙ አልነበሩም። ታዲያ ይህን ሀቅ ብንናገር ምነዋ ውግዘቱና ክሱ ተበራከተ? በጣዖት ማመኑ አልዋጥ ያለን ደግሞ መሪዎቻችን ነን በሚሉንም ያውም ሳንመርጣቸው ብዙውን ጊዜ ላይ ቢሆን መሳቅና መቀለድ መብታችን ነው ባይነን። ከመቶ አለቃ ግርማ እስከ ብርቱካን ሚደቅሳ ወደ አሜሪካ ተጉዘው የቴክስ ወይም የካውቦይ ወይም የአሜሪካ እረኛ ቆብ አጥልቀው ዳንሱንም በአደባባይ ሲያቀልጡት ስናይ ቴክሱ ፈረሰኛ አሸዋ ላይ ተኛ ማለቱ ቢመጣብን ምን አለበት? ይህን ቆብ አድርገው ያየናቸው እነ ስመጥፉ ሮናልድ ሬጋንና ጆርጅ ቡሽ አባትና ልጅ በመሆናቸው አበሾቹ ማለትም ያገዛዙ ሹመኛና ተቃዋሚ የተባሉት ሁሉ ይህን የሰዎቹን የባህል ወይም ሀገራዊ ቆብ አጥልቀው ሲገኙ መተቸት ወይም መፎተት በወለፈንዲ መቼም የሚያስቆጣ አይሆንም። ከወደ ሀገር ባህሉም ተመሳሳይ የሚታይ ነበርን እንዳል ምንም እንኳ ተቃዋሚዎቹ የሀገር ባህል ልብስ አድርገው ባላይም መለስ ዜናዊም የሀገር ልብስ ለብሶ በሚሊኒየሙ በዓል ፎቶ መነሳቱን ማየታችን አልቀረም። ጨርቅ ያላትን ሰንደቅ ዓላማችንንም የሚያከብር መስሎ መታየት ጀምሮ የለ። በዚህም በዚያም ግን ይህ ሁሉ የላይ ላይና ሁላችንንም የሚመለከት ነው። ብንስቅባቸው አይቆጡ ለማለት ቴክሱ ባለቆብ የሆነው የአሜሪካ ሎሌ የሆነ ማለት እንዳልሆነው ሁሉ የሀገር ልብስ እየለበሰ ቀይ ሽብርና የሰኔ ዘጠና ሰባትንም ግድያ ያካሄደውን እናውቃለን። የሀገር ልብስ የሚያዘወትሩ አዛውንት በአስታራቂ ስም እጅ አስነሽ ሆነውም ታዝበናል። የሀበሻ ቴክሶቹ ጉዳይ ቢያስቀን ግን ልንስቅባቸው መብት እንዳለን ባይካድ ነው ዋናው ነጥቡ። የፖለቲካ መሪዎችን ልናከብራቸው የምንችለው በስራቸው ሲሆን በዴሞክራሲያዊ ስርዓት ደግሞ ተመራጮቻችን ወይ አገልጋዮቻችን ናቸውና ልንተቻቸውና በተለምዶ አነጋገር ልንሸረድዳቸውም መብታችን የተከበረ ነው። ልንሰግድላቸው ሳይሆን ንጉሥ አይከሰስ፣ ሰማይ አይታረስ የሰለጠነ ፖለቲካ አይደለም። የወያኔ ፕሬዝዳንት ስምሪት ባይመለከተንም የተቃዋሚ መሪዎች ግን ከእስር ሲወጡ ወደ ገጠሩ ሄደው የባላገሩን የሰሌን ቆብ አጥልቀው ለሕዝቡ ስለ ምሕረት ጥየቃውም ሆነ ስለ መጪው መራራት ትግል ገለጻ ቢሰጡ ማየቱ ይበልጥ ደስ ባለን ነበር። ሻምፓኙ ቀርቶ ኮረፌውን ደጋውን ቢጎነጩ ይያዙ ብሎ ነበር የተባለውን የአሜሪካንን አስተዳደር ከማመስገን ይልቅ ሕይወቱን የሰጠላቸውን ሕዝብ ማመስገኑን ቢያስቀድሙ ይበልጥ ባረካን ነበር። የቴክሱ እኮ ቧልትነቱ ይዘቱ እዚህ ላይ ነው። ፍየል ወዲህ ቅዝምዝም ወዲያ ፖለቲካ፣ ቆዳ ጥቁር፣ ጨምበሉ ነጭ። ሕዝብና ሀገርን ማስቀደሙ ሲያቀት ፖለቲካው ሰለጠንኩ እያለ ማጥ እየገባ የነጻነታችንን ቀነ ቀጠሮ ተራዘመ። የሚፈለግ ተኖ መሆን የሌለበት ሲመጣ ሁሌም ባይሆን ኖሮ ባልነበር ጫጫታ ነውና ድርጅቶች ባይከፋፈሉ ኖሮ ምንኛ ደስ ባለን ነበር። ህብረቱ በተቋቋመ በነጋታው ባይከፈል፣ ቅንጅት እንደሰመረ ቢቀጥል ኖሮ ህብረትና ቅንጅት ሰምረው በነበር። በየካቲት 66 ኢህአፓና መይሶን ባልተጣሉ ኖሮ ወዘተ ወዘተ። ገፋ ካደረግነው ደግሞ ወያኔ ወያኔ ባልሆነ ኖሮ እያልን መጓዝ ማለም፣ መቆጨት እንችላለን። ኑሮ ግን በኖሮ በነበረ አይኖር። ወደንም ጠላንም የተከሰተውን ማየት፣ ማወቅ፣ መቀበል አለብን። ድርጅቶች የህብረተሰቡ ቅራኔ ነጸብራቅና ውጤት ናቸውና ህብረተሰቡን ከሚንጡት ቅራኔዎች ውጪ ሊሆኑ አይችሉም። ስለዚህም ቅራኔዎች መከሰታቸው አይቀርም። ምን አይነት ቅራኔ፣ እንዴትስ መያዝ ይገባል ለሚለው የሚሰጠው ምላሽ ነው ፖለቲካ ብልህነትን የሚያመለክተው። የድርጅቶች ልክና ችሎታም በዚሁ ሊገመት ይችላል። ከዚህ ባሻገር ግን አብረው ሊሰሩና ሊሄዱ የማይችሉ ድርጅቶች መለያየታቸው የግድ ነው። ለትግሉም የሚጎዳ ሳይሆን ይጠቅማል። በህዝብ ጎራ የሚመደቡ እስከሆነ ድረስ አለመጋጨታቸው ደግ ሲሆን፣ በግድ ግን ስመሩ ማለቱ የሚያስኬድም የሚጠቅምም አይሆንም። ኢህአፓና መኢሶንን ብንወስድ በመስመር ልዩነት ቀደም ብለው ቢለያዩም ወደ ከረረው ጠብ በችኮላ ዘው አላሉም። በአዲስ አበባ ከተማ ዶክተር ተስፋዬ ደበሳይ ኢህአፓን ወክሎ ዶክተር ኃይሌ ፊዳ ደግሞ መኢሶንን ወክሎ ውይይቶች ተካሂደው ነበር። ድርጅቶቹ የነበራቸው የፖለቲካ አቋም የሚጣጣም ባለመሆኑ ሊስማሙ አልቻሉም። በመኢሶን በኩል ለጊዜያዊ ወታደራዊ መንግስት ሂሳዊ ድጋፍ ሰጥተን አብረነው እንስራ የሚል መስመር ሲኖር፣ በኢህአፓ በኩል ደግሞ ይህ መንግስት ፈርሶ ደርግንም ያካተተ ቢሆን ጊዜያዊ ህዝባዊ መንግስት ይቋቋም የሚል ነበር። ትናንት በህብረቱ መካከል ወያኔ ፓርላማ እንግባና አንግባ በሚለው የተከሰተው ልዩነት ሊጣጣም የሚችል አልነበረም። ዛሬ በቅንጅት ውስጥ ያለው ልዩነት ይህን ይመስላልን? መልሱን ለታዛቢዎች የምተወው ሲሆን ያሉትን ችግሮችና እውነታዎች አንስቶ የተቸውን የእንጦጦ መምህር ቢናገር በአመት ያውም ሬት ብሎ ማብጠልጠሉ ከቶም ትክክል አይደለም። ያውም ችግሩ ምስጢር ሊሆን ቀርቶ በየአደባባዩ ተሰጥቶ ወያኔ ራሱ እጅ እጅ አለኝ እያለ እየቀለደበትና እየቀለደብን ሳለ ግራዝማች ቸኮል ልብሱ አልቆበት እርቃነ ስጋውን ሲሄድ አየሁት ያለውን ግለሰብ በአደባባይ የሚታየውን አጋለጠን ብሎ ማውገዙ የሚበጅ አይሆንም። በኖሮ መኖር ካለመቻሉ ሌላ የሰጎን ፖለቲካ ደግሞ ያለን ችግርና ቀውስ አላይም ብሎ የመጨከኑ ፖለቲካ የሚያስከትለው ውድቀትን ነው። በድርጅቶች መካከል የሚነሱ ችግሮችን በአግባቡ ለመፍታት መጣሩ ጠቃሚ ነው። አንዳንድ የፖለቲካ እይታቸው ሸረር ያለ ክፍሎች በድርጅታዊ ትምክህት ተይዘው ለብቻችን ብቻችንም ለሁሉም መፍትሄ እንሰጣለን፣ ለድል እንበቃለን ብለው የተሳሳተ ድምዳሜ ቢደርሱም ዴሞክራሲያዊ ኃይሎች ማበባቸውና ህልው ሆነ ሆነው መገኘታቸው ለትግሉም ሆነ ለዴሞክራሲያዊ ሂደቱ አስፈላጊ ነው። ስለሆነም ቢያንስ እኔ ሆንኩ እኛ ማንም የህዝብ ድርጅትን መክሰም ወይም መድረኩ በአንድ ድርጅት ብቻ መያዝ ወይም በሀገሪቷ ከሁለት ሶስት በላይ ድርጅት መኖር የለበትም ብሎ መወሰንን የምንቀበለው አይደለም። ስለሆነም ትችታችን ከመነሻው ጀምሮ ገንቢ ነው። በእርግጥ በትችትና ሂስ ሽፋን ድርጅትን መከርን፣ ገነባን እያሉ ሊያፈርሱ አቅደው ደርማሽ አፍራሽና በታኝ ዘመቻ የሚያካሂዱ ነበሩ፣ አሁንም አሉ። እነዚህን ሁሉ ድርጅት መታገል አለበት እንጂ ገንቢ ሂስና ቀና ምክር ሊሰጡ የሚጥሩትን ሁሉ ከመንጦጦ መምህር ማውገዙ ስህተት ይሆናል። ከነባር ድርጅቶች ተመክሮ መማር ድክመት ሳይሆን ብልህነት ነው። ታሪክን አቅቸልችሎ የሚነሳና ያለፈውን የዘነጋ ስህተትን ይደግማል እንጂ ውጤታማ አይሆንም። አዛኝ ቅቤ አንጓች እንዲሉ ለድርጅቶች የተቆረቆሩ መስለው የድርጅቶችን አስተዋጽኦና ሚና ረግጠው ታሪክን ከልሰውና ቀልብሰው ሽንፈትና ጨለምተኝነትን እያሰፈኑ ክፍፍል የሚያባብሱና የትግል ስሜትን የሚገድሉ አሉ። በተወሰኑ መድረኮች ላይ በየማታው ሲለፈፉ እንደምንሰማው እና መገመት እንደምንችለው ብዙዎቹ ለወያኔ ወይም ለባዕድ ያደሩ ሳይሆኑ አይቀሩም ቢባል የተሳሳተ አይሆንም። ከነዚህ መሰሪዎች መጠንቀቁ ሲገባ ገንቢ ሂስን ግን መጋበዝና በቀና መቀበልም ይጠቅማል። ይህን ስንል ትችቱ ሚዛናዊ ይሁን ማለት ደግሞ አግባብ ያለው ነው። ባለፈው የግንቦት ምርጫ በተቃዋሚዎች በኩል የነበሩ ብዥታዎችና ስህተቶች እንዳሉ ሆነው የተቃዋሚ ድርጅቶችና የሕዝብ ትግል ያስገኘውን ድል ምንም እንኳን የተፈለገው የመጨረሻው ድል ባይሆንም መካድ አይገባም። በዚህም መልክ መሪዎችም ያደረጉትን አስተዋጽኦ በአግባብ በአግባብ ማየት እንጂ በጅምላ መኮነኑ ጠቃሚ አይደለም። ከዚህ ሌላ ግን የሰዎች ጣዖቶች ቀርጸናል ለሚሉ መልሳችን በዚህ አምልኮተ ባዕድ አንሰማራም የሚል ነው። ከስህተታችን መማሩ ለመጪው ትግልና እቅድ አስፈላጊ ነው። ለመደምደም አሁንም እንደገና ከቃል አጋኖና አፍራሽ ፖለቲካ መራቅ፣ ለጠላት እጅ መስጠት የሰለጠነ ፖለቲካ አለመሆኑን መቀበል፣ ክፍፍልን ለማስወገድ በቀና ልብ መነሳት፣ ለሕዝብ የተገባውን ቃል ኪዳን ማክበርና አምሮ ወያኔን መታገል ያስፈልጋል። መልእክቱ ከመረረ መልእክተኛውን መግደሉ መፍትሄ አይደለም። ሐቅን መቀበል አንፍራ። በተባበረ ትግል ጠላትን እናሸንፍ። ድል የጭቁኑ ሕዝብ ናት።
ሽጉጥ መቶ የሱ አንገቶታል ያበቆር ግስላ ደም ሸቶታል ሽጉጥ መቶ የሱ አንገቶታል ያበቆር ግስላ ደም ሸቶታል ነጭ መሬቱን እያገላበጠ ሰርተው እንዳይበሉ ልክ እያሯሯጠ ሆዱን አደንብቶ ለሌሎቹም ተርፎ ግስሎቹን ሁሉ ጨረሳቸው ነድፎ ሽጉጥ መቶ ኢየሱስ አንግቶታ ያድን ቁርግስላ ደም ሸቶታ ሽጉጥ መቶ ኢየሱስ አንግቶታ ያድን ቁርግስላ ደም ሸቶታ ጥቁርም ዳራዊት የተቆጠረበት ምን ይሆን ምክንያቱን እንወቅ ምን አለበት ብሎ በማለቱ በግብ ተሰቀለ የአፍሪካው ደም ከንቱን እንዴት ሆነ ዋለ ይበቃል ጩኸቱን ይበቃል ሮሮ ግስላው ተነስቷል ሰክኖና አብርሮ ነጭ ባባናቱን ቶሎ ካተመታ ይስፋፋ የለም ወይ መርዙ በየቦታ
ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ የሀገርና የወገንን ዋና ዋና ጥቅሞች ለማስከበር ሕይወታቸውን የሰጡ ጀግና ሰማዕት አርአያነት ተረስቶ ዛሬ ፖለቲካው ለራሱ አያውቅ ጠንቋይ ሊባሉ በሚገባቸው ተጨናንቆ የሀገርና የሕዝብ መከራና ሰቆቃ ተባብሶ ይገኛል። የሀገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም ብዬ ትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውጉዝ ከማሪዎስ ሁን፣ እንጦርጦስ ያውርድህ፣ ኦባማዬን ለቀቅ እያሉ የዘመኑን ኢሜይል መልእክት አሽጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ሕዝብ የራሱን ሀገር መጠበቅ አለበት ተብሏል። ማንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ጣልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። በሁለተኛ ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲ አሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴን መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ሕዝብ ፈጅቷል። አሜሪካኖች በቪየትናም ትናንትና፣ በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ሕዝብ ጥቅም ቀርቶ ለኢትዮጵያም ሕዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ሕዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነጻ አያወጣለትም። ይህን መሰረታዊ ሀቅ መረዳት ያቃታቸው ዜጎች ግን ነጋ ጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዚዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውም ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ የአንጎላውን ዶስ ሳንቶስ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የሕዝብን መብት አክብሩ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26 በመቶ የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካዎ ወዘተ የሚጫነው ከአፍሪካ ነው። በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ሕዝብ መከራ ተባብሶ ከመቶ ሺህ ያላነሱ ሴቶች የተደፈሩትና ከአምስት ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የግፍ የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፍርፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ሕዝብ ጎንበስ አንገት ደፋንትቶ እምቢኝና አመፅን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጅ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድ ነጻ አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የሕዝብን መብት እናስከብራለን፣ ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው የአካባቢውና የዓለም አቀፉ ሁኔታ ባዕዳ ሆኖባቸው ከምስጥረ ሥላሴ በባሰ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጩን ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንጻር ምን መደረግ አለበት፣ ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ። ስለዚህም ከባዕዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ስራ ለነሱ አሳልፎ ሰጥቶ ነጻነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኛ ሞራ የአባቱ ዋሻ ይጠፋዋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያን ሕልውናና ጥቅም በተመለከተ ግን ከኢትዮጵያ ሕዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው ለኢትዮጵያ መሰዋት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ ዕድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ጠባይም ታሪክም አይደለም። የሙሶሊኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቤን መውዜር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣን የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ሕዝብ በትግሉ አገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እምባ አይገድም፣ ደፋርና ጢስ መውጫ አያጣም ሲባል እንደነበረው ሁሉ ሕዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ሰካራም መኪና ነጂ የሚገጩና የሚጨፈልቁ በዝተዋል። የአገራቸውን ታሪክ ማወቅ ሲገባቸው አሉባልታና ክለሳን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነጻ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወቅኩ ባይ ሲጽፍ የሕዝብ የየካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በሕዝብና በአብዮቱ ላይ ይጭናል። ያ አረመኔ ስርዓት በሕዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ የሚያቀርቡ ብቅ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና ባዕድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተሰዉትን በማክቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቂቶ ሐቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድኅንን ሳይሆን አቡነ ጴጥሮስን፣ ክህደቱን ሳይሆን እነ ውብሸት ረታን፣ ምሕረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን፣ ተካልኝና ሙሉጌታ ዜናን፣ ዳሮና ጽጌን ይፈልጋል። ለሀገር መሞት ሕይወት፣ ዳግም ትንሣኤ፣ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የታሉ ይላል። የፖለቲካና የተቃውሞ ይዘቱ ጎርንቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተርበተበተ መጨረሻው ከቶም አያምርም። ሕዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህን ልዩነት መረዳት አቅቶት ለፎከረ ሁሉ ካጨበጨበ ገንዘቡን ከለገሰ የትናንት ጸረ ሕዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ ከመቅጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ሕዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ሕይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉሥ ጌቶች ልዑል ራስ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ዳኛ፣ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወኔያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዴሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት ትምክህት፣ ጥበት ማንጸባረቅ፣ ለፍቶ አደሩን ሕዝብና ሴቶችን መናቅ፣ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም ድክመት ጥንካሬ በእብድ እሑድ በአንድ አዳራሽ በሰበሰበው ሰው ቁጥር የሚተመን አይደለም። በሞቅ ሞቅ ጊዜ እንኳን ሰው ወፍን ወፉ ለውጥን ሲያዜም ከመድረክ ወጥቶ መሪ መሆን ከባድ አይደለም። እንዲያውም ላፈጮሌዎች የሚያመች መሆኑን ከፈረንሳይ አብዮት ጀምሮ በሻለቃ መንግስቱም ታይቷል። የድርጅት ጥንካሬ የሚገመተው ባለው መዋቅር፣ ዝግጅት፣ ሙያተኛ አሰራር፣ ዲሲፕሊንና ጽናት ነው። እነዚህን ያጣ ድርጅት ዛሬ ቢገን ነገ ሁኔታው ሲጠጥር የላላ ነውና ይፈርሳል፣ ይበታተናል። በጨለማው ጊዜ ክብሪት መጫር ነው ዋናው። ሲደይን ከጨለማው አልፎ ኮከብን ማየቱና መጽናቱ ይህን ሀቅ ስቶ ለድርጅቶች መፈራረቅና መፈረካከስ ሌላ አልባሌ ምክንያቶችን መፈለግ በራስ ላይ ቀቢጸ ተስፋን ማስፈን ነው። የሆነ ድርጅትንም ብቸኛ መሪ ብሎ ማወደስ የሁሉንም የጋራ ጥረትና ትብብር ከመሻት ይልቅ የሌሎችን መፍረስ በመፈለግ ክፍፍልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ እስረኛ አንጻር እንኳ ከእገሌና እገሊት ውጪ ሌሎቹ ይደኑ ይሰቃዩ ብለው ስማቸውን የማያነሱ ንቁ ነን ባዮች ጥቂት አይደሉም። እኛን ብቻ ደግፉ እንጂ በአጭር ጊዜ ድል ባለቤት እናደርጋችኋለን ብለው ስለ ገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የወያኔን ወታደር የሚገሉና የሚማርኩልንን አላጣንም። ውጤቱ ባዶ ሆነ እንጂ ደግመን ደጋግመን የሕዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የሕዝብ ጠላት ማን ለመሆኑ ሕዝብ ምንም ብዥታ የለውም እናም ነው። ስለ ወያኔ ጸረ ኢትዮጵያዊነት ነጋ ጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ ዓመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው፣ ሕዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሌም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም፣ እናስወግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተኑ ጣዖት ደረጃ አናድርሳቸው። ወር የታሰረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በስድብና ዘለፋ ደረጃ ወስደው አቅም ጠፍቶ እንጂ በክብረ ነክ ሊወነጅሉን ጣጥተዋል። ለነገሩ የሀገር አርአያዎች ሞልተው ባዕዳንን ፍለጋ ምን አስፈለገ? ስንት ዓመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማ ድረስ አምሳያ ፍለጋ ጉዞ ያስፈለገው። ከዚህ ባሻገር ወዳጅን ማስፋት ማበርከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ሕዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው። እየተንገዳገደ ያለውን አገዛዝ በሌላ መንገድ እስትንፋስ ሊሰጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሬ ለአራጁ ስልጡን ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ትንተና እያቀረቡ የአስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትም ትግሉን እያዳከሙት ነው። የወያኔ አገዛዝ ተቃዋሚ ነን ያሉትን ማደናቀፉ የሚጠበቅ ነው። ጠልፎ ሊጥላቸው መቃጣቱ ለሕልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው። ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስጥቶ ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን ሚስጥር የባቄላ ወፍጮ አይደለም የተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮው በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልቶ ከኃላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ እያገላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የእነሱ ጋዜጣ በተደጋጋሚ የአንድ ድርጅትን አሳፋሪ ንትርክና መግለጫ እያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደገፍን ብለው ተቃዋሚን ሲሰድቡ መሪዎችን ሲዘልፉና ክፍፍልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርጎ ገቦች አመችና መርቂ ክፍተትን አግኝተው አፍራሽ ተልዕኳቸውን እያካሄዱ ናቸው። ጥፋቱ የማን የወያኔ ሳይሆን የድርጅቶች የራሳቸው የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው በአግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይሰነጣጠቃሉ። ማን ተጠያቂ? የድርጅትን ምስጢር መያዝ መቻል መጀመሪያ ነው ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝ ነጠቅነትን አዝለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለእነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ምስጢር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው። ምስጢር ሊጠበቅ ባለመቻሉ የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ምስጢር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ምስጢር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንጠቀምባቸውን የይፋ ውይይት እነገሌ ራሳቸው እየሰሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የእኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ሕዝብ የራሱን ስርየት በራሱ ለማስፈን ሕዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብዕና ይጻረራል። ለዚህም ነው ሕዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማሸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም። ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የሕዝብ ነው የሚለው ባዶ መፈክር አይደለም። ሕዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢጦች ነው ሐቁ። ሕዝብ ድልን ይቀዳጅ ዘንድ ወይም ለማሸነፍ የወያኔን ጦርና የአፈና ኃይል መከፋፈልና አቅመቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከሕዝብ ጎን እንዲሰለፉ፣ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ የጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ስራ ነው። ወያኔው አጉል ተቃዋሚ በመሰረቱ የወያኔ ስርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መቲ መፈክሮች ብዙ ናቸው። ነቅተን ሐቀኛውን ከአደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊሰማራ ለቆረጠ ሕዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ሕዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገበየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ እሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሐቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን በአንድነት ማጠናከሪያና መሰረትነት መጨበጥ ማስከበር ከተቻለ የሕዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ሕይወቱን የለገሰበት የለገሰችበት መራራ ትግል ተካሂዷል። ብዙ ተመክሮ ተገቢቷል። ይህን ሰፊ ተመክሮ የሚያክቸለችሉ ሕዝብን ቅርስ ያሳጡታል፣ ትጥቅ አልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት እርቃኑን አጋልጠው ይሰጡታል። ለዚህም ነው በበኩላችን የታሪክ ቅርስና ሐቅን በተመለከተ ከሐሰት ነጋዴዎች ጋር ግብ ግብ የገለጥ የቀጠል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ትጥቁ ነው። የአሁኑ ወቅት በርካታ ፖለቲከኞች የሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሠረታዊ ይዘት በተመለከተ ወያኔን ከውልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ እያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደልዳይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ሰበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይተካል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደ ተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። ይህ ድምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያያቂ ቢሆንም በእውነት ከሀገር አንታገል ካል መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራጥ ትውልድ ተመክሮ በሆነ ምክንያት የሚጎመዝዛቸው ካሉ በቅርቡ ከ1997 ዓ.ም ምርጫና ትግል እንኳ ብዙ ተመክሮ በመገብየት ዳግም ከመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በእነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ ብስጭትና ቀቢጸ ተስፋ ይሰፍናል። መክፈልት ሲሉ መቅሰፍት፣ ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድ ነው። ይወገራል እንጂ ምን ነው አይወገር። በሃማ ቱማ አልሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሐዲድ እውነትም ራሷ ለሐሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍሰ ገዳይ ሰማዕትን ሲያወግዝ ሽብርተኛ ሲጦት አገር ሲያተራምስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍሰ ገዳይ መድረኩን አጣቦ አገር ሕዝብ የሸጠው በባዕድ የተገዛው ታጋይም ተብሎ በተገላቢጦች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ ሀ በፈስ ይጠቃ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር የከሃዲ መንጋ ያ ሁሉ ሆድ አደር ይወገራል እንጂ ምን ነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር ነገን እውን ማድረግ ፈተናው ብዙ ነው ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው። የፈሰሰውን ደም፣ የሕዝብን መከራ፣ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በሕዝብም ተሳልቆ ሕሊናና ነፍሱን በክልል ሸንሽኖ በደኖ አርባ ጉጉን አኗር ወተርንም ቀፍቅፎና ወልዶ በፖቶማክ ዲሲ በበርሊን ተራራ ምቾቱን መስርቶ የአፋዊ መሲህ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግር ሲነሳ አገሬ ያለውን ይወገራል እንጂ ምነው አይወገር ሐቅን እየካደ አገር እየካደ ሲሆን ለከርሱ አደር
Thank you.